ይለው ልዩ እንዴት ነህ? ወይ ልዩ እንዴት ነህ? እግዚአብሔር ይመስገን ከቢሮ ነው የምደውልልህ። እሺ ግሪን ፒያሳ ያስኮርደር ነበር አይደል ያሳወቅከው? እሺ ምንጩ መልሰውና አሳውቀን እሺ። ምንጩ ምንጩ ጁስ ነው መሰለኝ። አዎ ምንጩ ጁስ የሚባል አለ። እዛ መልሰውና አሳውቀን እሺ። ኦርደሩ
እዛ እንትኑን ምግቡን ስለ ምግቡን ስለቀረጽነው እንትን በለን ምን አልከኝ?
አይመለስም ምናምን ከዚህ አፈር ስልቼ ሄደ ምን አልከኝ? ወይ ልዩ አይሰማኝም።
ምግቡ ማለት ነው።
እ ድላበር ሰሚ ድላበር ጠይቄ ምናምን አንድ ድላበር ጠይቄ
እ ተበታትነው አይመለስም ምናምን አሉ።
ምን አይመለስም አይመለስም ስላሉኝ እኔም በላሁ።
በላ አዎ እንዴ ልዩ ምን ሆነህ ነው? ድራይቨር ነው የምጠይቅ ያለብህ ከዚህ ነው መጠበቅ ያለብህ የምትባለው ነው።
አረ በጣም አይ እንትን ጠብቄ በ- በተለይ ደግሞ ለካና ምናምን ብሎ በታፍኖ ጨርሷል። ምን አድርጌ መልሻለሁ መልሳለች።
ወይ ልጁ እሺ እንግዲህ ያው ከበላሁ ራስ ነው የሚሆነው እንጂ
ችግር የለውም። ይህ ደግሞ ምኑ ነገር ካንስል ያደረገው ነገር ነው።
እሺ ተው በቃ ደህና እደር።
ደህና ነህ በቃ።